እንዴት ኮምፒውተር እንርዳው?
ሰላም ነው።
እግዚአብሔር ይመስገን።
እም፣ ከኮምቦልቻ ወይም ከደሴ አዲስ አበባ ትኬት ፈልጌ ነበር። ማለት በላ ለመቼ እንዳለ እሺ፣ ለመች ነው እርሱ የፈለጉት?
ለነገ ይኖራል።
እሺ፣ ሌሎት okay hello
አለው ያ የብሎት ነው። እሺ፣ ነገ አርብ አለ አስር ሰዓት አስራ አንድ ሰዓት ዘጠኝ ሰዓት አለን።
okay እስኪ እሺ የዚህ ሰዓቱ
የዘጠኝ ሰዓቱ ይጨምራል አራት ሺ ሰባት መቶ ሰባ ብር ነው። የአስር ሰዓቱ እና የአስራ አንድ ሰዓቱ ግን አራት ሺ አራት መቶ ስምንት ብር ነው።
የዚህ ሰዓቱ እንዳልሽኝ የዘጠኝ ሰዓቱ አራት ሺ ሰባት መቶ ሰባት ብር
okay አራት ሺህ ሰባት መቶ ሰባት ብር አዎ።
okay እና እንዴት ነው የምቆርጥ የምችለው?
ልያዝሎት ምዝገባውን ስምዎትን ያስመዝግቡና ቴሌግራም ላይ ልክሎታለሁ። ከዛ ከፍለው የከፈሉበትን እዛው ላይ ይልኩልኛል። ትኬቱን ልክሎታለሁ በድጋሚ
okay እ እሺ
ልያዝሎት
ያዝልኝ ግን አንዴ መልሼ ልደውልሽ ልቀመጥ ወደ ቤት የገባው መንገድ ላይ ነኝ እና እሺ አስር አስራ አምስት ደቂቃ ልደውልሽ እሺ ይቻላል።
ኦኬ እሺ።
እሺ